ሄሎ ሰላም ጤና ይስጥልኝ ቤተሰቦች ከዳር ነው የባኩን ርዳዋ ሄሎ
confirm ቢሮ አስገብቷል።
confirmation ፈልጋ ነው።
አዎ እሺ ይሄ ነው የቤት ቤት ቁጥር
እ?
ይሄ ነው የቤት ቤት ቁጥር ትጫወትበት አዎ።
የደወልክበት ነው።
አዎ እሺ ሄሎ አቤት እሺ ስንት ብር ነበረ?
አምስት መቶ
እሺ የሚገባበት ቁጥር ዘጠና ሶስት ዜሮ ነው ሰላሳ አርባ ዘጠኝ ስልሳ ሰባት ሰማንያ አንድ ነው።
አዎ
እሺ ገብቶልሃል። እሺ check ማድረግ ትችላለህ። እሺ እናመሰግናለን ስለደወልክ። መልካም ቀን።